አስገደው ጤና ይስጥልኝ ደምሲው ጤና ይስጥልኝ እመቤቴ። ምን ህንጻ ነበር ያልሽኝ ያላችሁን?
ሲኤምሲ ሚካኤል Economics Association ህንጻ ሲኤምሲ ሚካኤል እ Economics Association ህንጻ ሲኤምሲ ሚካኤል Economic በ- በሚካኤል በኩል ነው። በሚካኤል side ነው።
አዎ አዎ፣ በሚካኤል side በሚካኤል በኩል ነው። okay አዎ አዎ፣ ድል- ኢኮኖሚ ኮሚሽን አካባቢ እ Economics Association ህንጻ እዛ Economic Association Economic Association እዛ ያልሽኝ?
አካባቢ ደርሰህ ነው የሚጠይቅ እሺ እመቤት እሺ እሺ እሺ አዎ፣ thank አዎ፣ እሺ ሁለት ነው የሚጀመረው አይደለ? እ አስራ ሁለት ሰዓት ነው የሚ- የሚጀመረው ቀደም ብሎ- ቀደም ብለን እንሄዳለን። እሺ እመቤት ሁለት እሺ ሰዓት ነው የሚጀምረው አዎ እሺ እሺ እመቤት አመሰግናለሁ። እሺ እናመሰግናለን
አ